Hello
የሰጠኝ ስልክ የእንትና ስልክ ነው።
የማ የማ ስልክ ይህ የወንዱ ምህረት ነው፣ የሴቷን ነው የፈለግኩት።
OK sorry አንዴ ቆይ አንዴ አንዴ sorry
መግቢያው ላይ በያት፣ መግቢያው በያት።
Hello አቤት።
0960 እሺ፣ ስልሳ 71
ሰባ አንድ 52 እሺ፣ 30 እሺ።
በቃ
ማነው ስሞ?
ምህረት
እሺ።
እሺ እሺ እንትን ይቻላል አይደል? betting አለ አይደል?
አለ የስፖርትም አለ የ virtual ም አለ በቃ እሷን አገኛታለሁ።
እሺ